ለሊት ጌቱ ለሊት ነው መሰለኝ ተነስቶ የቀዳው አራት ባሌ ነው ምን ግን መብረ- ውሃው የት አለና እንኳን ሮቶ ውስጥ ሊገባ እሱንም አልከታጠለውም። ይሄ ሰይጣን የሆነ ሰውዬ ምንም የማይጠፋ ነገር።
hello ጤና ይስጥልኝ።
ጤና ይስጥልኝ እመቤት፣ እንደምን ዋላችሁ?
ይመስገን።
ከፌዴሬሽን ምክር ቤት ነው የምደውለው።
እሺ የትላንትናዋ ደብዳቤ ደርሳችኋለች? የምክትል አፈ ጉባኤ
ማን ነበሩ? የ የተከበረው ወይዘሮ ዛህራ ሁመት
አ ተፈቅዷል። በር ላይ ያሱ እናስወስድ። እሺ እሺ እሺ፣ ነገ ጠዋት እንደዋወል።
ነገ ጠዋት ይሻላል ተፈቅዷል።
እ ስላልተፈረመ ተፈቅዷል። ስላልተፈረመ ነገ ጠዋት ነገ ጠዋት። እሺ እሺ እሺ እሺ